ጤና ይስጥልኝ ቴስ የተደመከል ባንኩም ልርዶት
የትራንስፖርት ዋጋ ለማወቅ ነበረ።
እሺ ለመቼ ነው ከየት ወዴት?
ከፈረንሳይ ላይ ሞንዥ ከተማ አዲስ አበባ
ፈረንሳይ ምን ከተማ ነው ያሉት?
ሌሞንሽ ሌሞንሽ ወይ
ይቅርታ spell ያደርጉልኛል ፈረንሳይኛ ስለሆነ ምናልባት L O spell ያደርጉልኛል city ውን L O M
L O M G
N G
ሌሞንሽ
N I C አዎ አዎ
ቼክ ሪፐብሊክ ነው የሚለኝ city ው እሱኛው okay
L O M N
አንድ ጊዜ እንትን ልበል ልንገርሽ loud ላድርገውና እሺ
አንድ ላይ ጠብቀኝ እሺ ከ document ውስጥ ላውጣ ስለፈለግሽ ነው ወይ መልሼ ልደውልልክ ይችላል okay እሺ እሺ